ማፍቀር ትቼ ነበር እርሜ ነው መውደድ ተመልሶ መጣ ስቶ በግድ ስቶ በግድ አምርሬ ነበረ ላልመለስበት ራሱ ቦርቡሮ ራሱ ገባበት ራሱ ገባበት አውጄ በይፋ ተናግሬ ለሰው እንዴት የተውኩትን መውደድ ልመልሰ አገርሽቶብኛል